ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል
አብርሃም መስልኝ ሰላም ነህ?
ሄሎ ሄሎ አይሰማም ሲስተር።
ይሰማል አዎ የሆነ አምቡላንስ ያስፈልጋለን ሲስተር።
አምቡላንስ አዎ እ፣ ከየት ነው
ከኢቲም አራት ኪሎ ክሪስማስ spine እና mental ሆስፒታል የት አልከኝ ትንሽ ድምፅህን ከፍ አድርግልኝ ክሪስማስ ክሪስማስ
ክሪስማስ አዎ
እሺ ከክሪስማስ የሚባል ሆስፒታል ነው ያልከኝ አዎ ሁለት ሰዓት በፊት ነበረ እኛ በዋሽንግተን አምቡላንስ እዚህ ነው የምመጣው። ከዛ አሁን ወደ- ለመመለስ ነው የሚፈልገው።
ድምፅህ ይርቃል ከክሪስማስ አራት ኪሎ አካባቢ ነው ያልከኝ አይደል መልሰው ይደውሉልሃል አዎ አራት ኪሎ አዎ እሺ በዚህ ስልክ ብንደውል እናገኛለን አዎ እሺ እ፣ መልስ ሲስተር፣ ኧረ ኧረ የለም እሷ ነው የሚ- የሚሰራው ባለፈው ምን አልከኝ እ፣ ሲስተር አረግ አረግ አረግ ሲስተራረግ አለች አዎ አዎ እሷ ነግር የቅድም ልጅ ጋር በልና እ
የቅድም ልጅ ጋር እንትን መሐመድ የሚባል መሐመድ ሱለይማን እስ- እሷ ነው የሚሰጠው ድምፅህ ባለፈው ይርቃል ትንሽ የአገልግሎት ጮክ አምቡላንስ ብትል
እም፣ ሄሎ ሄሎ ሲስተር
እ፣ አምቡላንስ ነው አይደለ የፈለጋችሁት?
አዎ አዎ አዎ እሺ በቃ ቁጥራችሁን አሁን አስተላልፋለሁ፣ ይደውሉላችኋል። ስለ ሁኔታው ትነግሯቸዋላችሁ።
እሺ እሺ እሺ